የፊት ሆስፒታል ነው አይደል?
ሰላም ናት።
ሰላም
እኔ የምልሽ እ የ MRI አለ አይደለ?
አለ
እ አሁን ብንመጣ ለስንት ስንት ሰዓት ይፈጃል? ሰዓት እንዳት ውጤት ምናምን ለመውሰድ ከአራት ሰዓት ቆይታ በኋላ ይደርሳል።
ዛሬ አሁን ለእሑድ ዛሬ አሁን ብንነሳ ለእሑድ ዛሬው አዎ ሶስት ሰዓት ከአራት ሰዓት አራት በኋላ ሰዓት ነው። አዎ ሶስት ሰዓት አራት ሰዓት በመጣችበት ሶስት ሰዓት በኋላ ወይ ከአራት ሰዓት በኋላ ይደርሳል።
ሩዋንዳ ያለውም ጋር ብንሄድ እንደዛ ነው አይደል?
አዎ
እሺ ቴንኪው እሺ